ቴሌስ የሞተረኛ ኦርደር ገባብኝ ለእንትና ክሊቺ ላኪለት።
አይ ሞተረኛ ኦርደርም ቢሆን ምንም ቢሆን ማቀየር አልችልም። ኦርደር ነበሩን ንገረኝና ልጠይቅልህ እንዲወጣልህ።
እሺ አስራ ዘጠኝ ሁለት
አስራ ዘጠኝ ሀምሳ ሁለት አመት ምንም አላልኩም ነው።
ተመስገን ለብቃት ቢል ለተረበና ልሄድ ነው ወደ ቤቱ።
ተ- ተመስገን ይኸውልህ እኔ የሞተረኛ ኦርደርም ቢሆን ሌላም ቢሆን ማቀየር አቁመናል።
ማቀያየር ተከልክል- አዎ፣ ወደ ከድራይቨር ወደ ድራይቨር አናስገባም፣ ግን እሺ እንዲወጣልህ በ- ልጠይቅልህ።
እሺ ትሰራው በቃ።
አልሰራውም አንተ አሁን ተመስገን አራን አልሰራውም ልጠይቅልህ እንዲወጣ- እ?
እሺ ቁጠኝ እንዲወጣልህ ልጠይቅ።
እሺ ልጅ እዚህ ጋር ልጅ ኧረ ሰራ ምን ሆናችሁ ነው? እንዴ ምን ሆነ የምትይው?
አስራ ሁለት ተመስገን ይውጣልኝ፣ አልሰራውም። ይወጣልሃል። እሺ ተመስገን እሺ ከቻልክ እዚህ ግን አኪለስ ይሆናል። ወደዛው እዛው ነው የሰፈሩ።
ይኸውልህ ተመስገን፣ እኔ እኮ ማስገባት የምችል ቢሆን አስገባለሁ አይደለ?
እሺ እሺ በቃ ተይው ችግር የለውም።
ለምን እንደዚህ ን- እንጨቃጨቃለን?
እሺ